hello hello፣ ጤና ይስጥልኝ።
ጤና ይስጥልኝ።
ከ ChipChip ነበር የምደውልዎት።
እሺ order አድርገን መጣ አይተም ነበሩት።
አዎ beetroot ነበረ።
እሺ
ዛሬ አስታወስኳቸው እና ደወልኩኝ።
እሺ፣ ነገ መቀበል ይችላሉ?
አልችልም። ያ እንትን ያልኩት ቦታ አ
office hour ነው የምገኘው።
OK። ስለዚህ ለሰኞ ነው።
አዎ
OK። እሺ፣ ነገ ደውለው ያስታውሱናል ለሰኞ እንድንልክሎት። ከይቅርታ ቻው። አዎ አይ ከተቻለ እንደውም እጨምራለሁ ብያለሁ። ነገ አይደለም order የሚደረገው አዎ፣ ልክ ነው።
እንደዛ order አረግና እሺ፣ እሺ እሺ፣ አመሰግናለሁ።
እሺ፣ እናመሰግናለን። መልካም እሺ።